next time true call आपको जो मिल रहा था ሄሎ ሄሎ ሄሎ ሰላም ነው?
ሰላም እንዴት ነሽ?
እግዚአብሔር ይመስገን። ይህንን ስልክ ከፌስቡክ ላይ አይቶ ነው የሰጠኝ። የጤና አገልግሎት አማካሪ ናቸው ብሎኝ ነው።
አዎ
እ፣ ከአዳማ ነው የምደውለው።
እሺ
እ፣ የምትታመም ልጅ አለኝ። የሆነ ስለ ህመሟ ላናግራችሁ ብዬ ነበረ።
እ፣ እሺ ቆይ ወደ ዶክተሮች transfer ላድርግልሽ አንዴ እሺ።
ወዳቢ ነው
ሄሎ
ሄሎ
ደህና ዋላችሁ?
እግዚአብሔር ይመስገን።
ደህና፣ እግዚአብሔር ይመስገን። የጤና ባለሙያ ናት ብሎ ሰው ነው ፌስቡክ ላይ ስራችን አግኝቶ የሰጠኝ እሺ ስለምንድን ነው?
ያው የሆነ በቃ የሆነ የሚያንቀጠቅጥ ነገር ነው። እየታወቂ ካለች ከጀመረ ያንቀጠቅጣል።
እሺ፣ እ፣ እንደዚህ በወር በሀያ ሰባት ከዛ እንደዛ የሚያማት አዎ፣ አርፋ ምናምን ያስደፍቃት ሲነሳባት አዎ።
እና የማንቀጥቀጥ ባህሪ ያለ